ሄሎ ጤና ይስጥልኝ ቤስት ቤት ሰላም ነው?
እግዚአብሔር ይመስገን አንድ መናገር ትኬት እንድታይልኝ እሺ cashier code ንገረኝ አስራ ሁለት ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ ሀያ ሁለት ሀያ ሁለት
እሺ ሶስት መቶ ብር ቦነስ ገቢ ሆኖልህ ቲኬቱ ሶስት መቶ ብር ቦነስ አለው እሺ ሶስት መቶ ብር ሶስት መቶ ብር አዎ እሺ አንድ ጨዋታ ቀይ በርቶባል ከዛ አዎ።
መቶ ብር ቦነስ አለው እሺ እሺ